ጤና ይስጥልኝ። ዋሽንግተን ከፍና ማርከስ ሰላም ጤና ይስጥልኝ። እንዴት ናቸው?
እግዚአብሔር
የማህፀንና ጽንስ ሕክምና እና ታገኛለን እንዴ?
አላው የጽንስ ክትትል ከሆነ ግን ቦ- ሩዋንዳ ብራንች ማነው?
ሩዋንዳ አይደለም ቡልቡላ ብራንች
ቡልቡላ ብራንች ኦኬ። አይ የኖርማል ሕክምና ነበር
ህክምና ከሆነ አለ ለመሰል ሩዋንዳ አለ አላው ከአቢሲኒያ ጋር ተ- ትሰራላችሁ አይደለ? አቢሲኒያ ባንክ agreement ካለ ያው ይሰራል።
okay okay እሺ እሺ